ለሁሉ ስፖርት በአኳኋን ልርዳዎት?
ትናንት በዜሮ አርጌ ነበር እና ዊን አርጌ
እሺ ግን አልገባልኝም ወደ ሲቢ ብር።
እሺ ከትራንዛክሽን አስገብተው ነበር ወይስ ድሮ አድርገው ነበር?
ዊዝድሮ ብሎኛል። አዎ ቆርጧል። ከእንትንም ግን አልገባም።
እሺ ከትራንዛክሽን ሂስትሪ ላይ ያልገባለሁትን ስክሪንሻት አድርገው በቴሌግራም ይላኩልን።
አዎ፣ ልኬ ነበር አሁን
እሺ አሁን ከላኩልን እዛው ላይ መልስ ስለምንሰጡት በትዕግስት ይጠብቁን። እሺ ደንበኛችን ማን ነው የሚለው ስሞት?
አ፣ የኔ ካሴ አማረ ነው።
መቼ አሁን የላኩት?
አዎ ያው የቴሌግራም ስሙ ሊለይ ይችላል ግን ማን ነው የሚለው ቴሌግራም ስሙ?
infi- infinity የ infinity ምልክት ነች ያች ስሟ። ስም የለ- ስም አለ እም፣ ስልክ ቁጥር ውስጥ ይንገሩ።
ዜሮ ዘጠኝ ሰላሳ ሁለት እሺ ሀምሳ ሁለት እሺ አስራ ሶስት አስራ አራት
ሰላሳ ሁለት ሀምሳ ሁለት አስራ ሶስት አስራ አራት አዎ
አምስት መቶ ብር የሚለው ነው።
አዎ
ስልክ ቁጥር ይላኩበት። እሺ ስልክ ቁጥር ይላኩበትና እናስተላልፍልዎታለን።
ኦኬ እዛ እንትን ላይ ቻቱ ላይ አ
እሺ መልካም ቀን